ነው።
በስቱዲዮ ከአገር በስቱዲዮ አረኩ አልገባኝም። በስቱዲዮ ይዘት ምን አልከኝ ወንድሜ?
ሰባብር ዲፖዚት በሲዲ ብር ያረኩት አልገባኝማ።
እሺ ሜሴጅ ልካ ልከልና ምናቱ
ሌላ ልከልናል አባ
አዎ ልካለሁ።
በቃ ከላክልን ችግር የለውም። እሺ ቼክ እናደርገዋለን።
የበጉና አሁን ያዘቡልኛ እሺ እሺ ወንድሜ እሺ
ታዲያ እሱን አጠይቁኝም እንዴ? ምን ቴሌግራም ላይ አይ ቴሌግራም ላይ ስለላክ ብዬ ነው። እሺ
አዎ ላኩታ።
እኮ ቴሌግራም ላይ ልከዋል አይደለ?
አዋ በቴሌግራም ምን በስንት ብዙ ሰው ነው ሚሴጅ የሚያደርጉት አለ።
አዎ አዎ
ታዲያ አህመድ እኮ አብዲ ነው።
ቴሌግራም ላይ ከላከው ችግር የለውም ነው እያልኩ ያለሁት ወንድሜ።